ሄሎ ሄሎ አቤት።
እ ይኸውልሽ በሰን ካልሽኝ በሰን ግን የለም።
እሺ አጠገቡ ላይ የሆነች ምንድን ነው ይመዝገቡ የሚል የለም?
አንቺ ነኝ። አ፣ እንደገና ይመዝገቡ።
አ- እሺ እስቲ እንደገና ይመዝገቡ ሳይሆን እንትን ምንድን ነው ኮድ መጣልክ አይደለ? ልክ አሁን እኔ ወደ ከላይ ሁለት ሶስት አዎ፣ ቁጥር መጥቷል።
ከስድስት ሞላክ ቁጥር መጣ። ከእሷ አጠገብ አዎ።
በሰማያዊ ሼድ ውስጥ ያለች የለችም?
ምንም የለም።
ምንም አይነት ነገር የለም?
አዎ፣
ቆይ እሺ በቃ መልሼ ልደውልልህ።
እሺ እሺ።